ጤና ይስጥልን ሀና እባላለሁ ጉዳይ ሊደወሉ ተባክዎ ምን ልርዳው
ሰራተኛ ፈልጌ ነበር የቤት መልካም እሺ ሙሉ ስሞትን ይነግሩኛል እ ሙሉ ስሞትን ይነግሩኛል ሮሃማ ማናሉኝ ይቅርታ ሮሃማ ሩሃማማ
ደሱ ጋሹ እሺ የት አካባቢ ኖት
ብርጭቆ ብርጭቆ ኮንዶሚኒየም ነው አርባ ስልሳ እሺ እሺ ጥያቄዎት በደንብ እንድረዳ አንዳንድ ጥያቄዎች አሉኝ እሺ በሳምንት ስንት ቀን የሚገባ ባለሙያ ነው የሚፈልጉት
የሚገባ
እ ተመላላሽ ባለሙያ ነው አይደል የፈለጉት አይ አይደለም አጠቃላይ በቋሚነት okay እሺ በቋሚነት ባለሙያ የተመዘገበ የለንም እኛ ጋር ያሉት በተመላላሽ ነው
በቃ እሺ እሺ ይቅርታና መረጃችን ከየት ነበር የሰሙት
እ ስለ እኛ መረጃ ከየት ነበር የሰሙት